ሄሎ ሄሎ ናቲ፣ ወይ ሰላም ነው አለሁ አለሁ አለን ይመስገን። እኔ የምልህ ሄላ የምትባል ሽንኩርት ይዛል እንዴ?
ሄላ ሄላ የምትባል ሽንኩርታ ገና እንደ ሄላ ብትሆን። ሄላ ለማ ላላ ኦኬ ነው እንዴ? አዎ አዎ፣ ሎኬሽን ሰጥ ነበርና ላሉላ ሰጠነዋል። አሁን እኮ ደውላልኝ ስልኩን ሰጥቻት ነበር። ያሉላ ያሉላ ነው የያዘው።
አሉላ ነው ያዘው እና ስልኩን ሰጥቻታለሁ። አሁን ደውላልኝ ደውይለት በዚህ ብዬ በቃ ሻይ ናቲ አልያዝኩትም ብሎ ነገረኝ ስትል እኮ ነው።
እኮ ስልኩን ሰጠዋት። አንድ የሹፌሩ ሎኬሽን ሰጥ ስለነበረ አንዳንድ የሎኬሽን ሰጥ ሲፈጠር አ እንቀያየራለን እኛ ድራይቨሮች እና አ ሰጥቼላታለሁ ለሰው ነግረን እሺ እሺ ናቲ ቴንክ ዩ።